ጡቱን ቢደፋ አጧት ማታ ገርግሮ ሆዱን የባሰው የሰው አገግሮ ያሰኘው የሀገሩ ነገር የወገኑ ኑሮ የወገኑ ኑሮ አይቀርም አንድ ቀን ይመጣል ብሎ ይመጣል ብሎ ይመጣል ብሎ ብሎ ብሎ የሀገር ልጅ ወንዜ የተባባልን ደጉን እያነሳን ክፉን እየጣልን እየተው ድመማ እየተው ድመማ ለኔ ላንተርፋለን ፍቅር ይስጠን እየተው ድመማ እየተው ድመማ ለኔ ላንተርፋለን ፍቅር ይስጠን ብረቱን አቅልጠን በሬውን ጎትተን አንለወጥም ወይ ከተራን በርትተን